ሌላ
አቤት ሰላም ጤና ይስጥልን።
አለን አለን ቴሌዊን ተልኮልኝ ነበር።
የቴሌ message ነው የገባልን።
አዎ ትኬት
በትኬቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ጥያቄና መልስ የድል ጨዋታ አለ። ድሎትን በትኬት ሲሞክሩ ሽልማት ያገኛሉ።
እሺ እሺ ስንት ዘጠኝ ሰማንያ አምስት አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ።
እሺ እሺ እሺ መልካም እድል